Clientes de discurso intermodalidade? ሄሎ ሄሎ ጤና ይስጥልኝ ይሰማዎታል? ሄሎ
ቪዛ ፈልጌ ነበር። ቪዛ ይኖር ይችላል? Hello
አቤት ይሰማኛል።
ቪዛ ቪዛ ይኖር ይችላል? እንደ ዱባይ ቪዛ ለጊዜው እየሰራን አይደለም። ከ Christmas በኋላ maybe ጀመር አዎ።
ይችላልና።
ከአዲስ አበባ በኋላ
አዎ ከዛ በፊት እስቲ ቀድሞ check ያድርጉ አዲስ ነገር